ሄሎ ሄሎ
ወይ እሺ፣ አልተሰማንም ነበር ቅድም።
እሺ ሀና ነች።
አዎ ቅድስት ነግሬያት ነበርና እየጠበቅኳት ነበረ ለሰው ላ
ቅድስትም ነግሬያታለሁ። ይኸውልሽ order ኡ ማለት ነው edit ሊደረግ ብሎ አየር ላይ ቀረ።
ሄሎ ቅድስት ይሰማሻል? አንቻ እና አይ ስልክ ልጅ ሄሎ